ሄሎ ሄሎ ሰላም ነው።
እግዚአብሔር ይመስገን አለን።
እጹብ ድንቅ ልጅ ለመጠቆም ነበረ።
እሺ እሺ፣ አንዴ ደ- ቆይ ትንሽ ቆይ። ሄሎ
አይ ሄሎ አይሰማ እግዚአብሔር ይመስገን አለን አለን። እንትን ይቅርታ ጋር ዮርዲን add ስታደርግልኝ ነበር ወይ link ልክላት አልገባችልኝም። አዎ እሺ፣ ቻው። ሄሎ ጤና ሄሎ ሄሎ ይስጥልኝ። ይቅርታ በጣም ችግር እ፣ የለም ስራ ይዤ ነው።
ችግር የለም። እጹብ ድንቅ ልጅ ለመጠቆም
እሺ ስም ይነግሩኛል ከይቅርታ ጋር።
ዳግም ዳግም ታምራት
እሺ ዳግም ታምራት የት አካባቢ ነው የሚኖሩት?
አራት
እሺ የሚጠቁሙት ልጅ ስንት ዓመት ነው?
አራት
እሺ ስልክ ይሰጡኛል?
ዜሮ ዘጠኝ
እሺ ሰማንያ ሁለት ሰማንያ ሁለት አስራ አራት አስራ አራት አርባ ሰባት አርባ ሰባት ሰማንያ ሰባት ሰማንያ ሰባት እ፣ ዳግም የአንተ ስም ነዋ ዳግም አዎ አዎ፣ የኔ ነው ዳግም ዳግማ ታምራት
እሺ ታምራት ሀያት እና ልጁን ሙሉ ስሙን ይነግሩኛል?
የአባቱን አላውቅም፣ የልጁን ብቻ ነው የማውቀው።
ችግር የለም እሺ
የአባቱ ቆይ እስኪ አንዴ የአባቱ አዎ አውቀዋለሁ አውቀዋለሁ።
እሺ እ፣ ታምራት ኃይሌ
እሺ ታምራት አይሉ እሺ አዎ።
እንደውላለን። በጣም ነው የምናመሰግነው። እንደውላለን።
እሺ እሺ እ፣ ሄሎ ሄሎ ሄሎ ወይ እንትን ሌላ ጥያቄ ነበረ።
እሺ
ይሄ stand-up comedy ትኬት ቆርጫለሁ፣ ግን እስካሁን notification አልገባ ምንም እንትን አልገባልኝም።
የት ነው የቆረጡት?
በቴሌ ብር እንትን ንግድ ባንክ ኦንላይን ነው።
አዎ ኦንላይን።
ችግር የለውም። ነገ ሲመጡ check አድርገን ነው የምናስገቡት።
እሺ እሺ ከዛ ችግር የለውም። እናመሰግናለን።
እሺ፣ እኔም አመሰግናለሁ።